ሄሎ እነሱ ናቸው።
እነሱ ናቸው።
ሄሎ ሄሎ ያው
ካሪፌ ነው የምንደውልለው።
አሪ- እ፣ ከቴሌ ብር ዳሽ ቢት አሪፍ የሳሰላለፍ ዝብብኝ ነበር ብር ይዞብኝ እሺ ስምንት መቶ ዘጠና አምስት ብር አይደል?
ስንት ብለህ
አልፉት መቶ ዘጠና አምስት ብር
ስምንት መቶ ዘጠና አዎ ልክ ነው። እንደዛ እኮ ነው። ያው ዳሽ ቢት ና-
መኛችን እየመዘግ
እኔ ስም አ ይሰማ የኔ ቤት ወሬ ይሰማል። አይሰማም እኮ እ
ቴሌብር የሚጠቀሙበት ስሞት ማለት ነው።
ተካልኝ ካሾ ካለው
አሁን በደወሉበት ስልክ ቁጥር ነው ቴሌብር የሚጠቀሙት።
አዎ እዚህ ነው።
ከቴሌብር
ከዚህ ወራው አይሰማም። ስል አደሚልኝ አይሰማም። አሁን ያልሽኝ አይሰማም። አሁን ያልሽኝ አሁን ያልሽኝ አይሰማም።
ከቴሌብር መልዕክት ደርሶታል አይደል? ቦቴች ላይ አ
ቴሌግራም ላይ ይልኩልናል። ስልክ ቁጥር ያለው እሺ፣ ስልክ ቁጥር እሺ፣ ንገሪኝ እና ክሪሽ ና ዘጠና ሁለት ስልሳ ሁለት ዘጠና ሁለት ስልሳ ዘጠና እሺ፣ ዘጠና ሁለት አስራ ሶስት አስራ ሶስት ያዝ ዜሮ አንድ ይኸውልሽ፣ እሺ፣ ዜሮ አንድ አምሳ ሲልኩልን አምስት ከታች ሲልኩልን ከታች ስምና ስልክ ቁጥሮትን ያስቀምጡ።
እሺ፣ አስቀምጥልሻለሁ። እሺ፣
ሌላ እሺ።
መረዳሁት ነገር ይኖራል?
አይ የለም፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
እሺ